Hello ጤና ይስጥልን ቤት ቤት
አብሮ ይስጥልን። አስር ሺህ ብር withdraw አድርጌ ነበር አየር ላይ ቀረ።
Okay እሺ፣ አሁን በደወልክበት ቁጥር ነው።
አዎ confirm አድርጊልኝ። እሺ እሺ፣ አንዴ ጠብቀኝ።
ሀያ አራት ሰዓት የሚሰራ የቴሌ ሱቅ ይኖረን እናወጣ ከቴሌ ብር ወደ ንግድ ባንክ ነው። አንድ ማማ የሚበላለሁ ሆን በላለሁ ሰጃ ለእኔ ቁማር ሀራም ነው፣ አውቁብኛል። ሀራም ቁማር ወር አልፈልግም፣ እኔ ቁማር ወር አልፈልግም። ኧረ ቦታ ከሰ እንዳለበት መጡ ይችላል ነቀወት ነቀወቱ ስንት አድርጊበት?
አስር ሺህ ብር ነው አይደለ? አስራ ሁለት ሰባ ሁለት ዜሮ ሶስት አስራ ሶስት አዎ አዎ እሺ፣ ኮንፊርም አድርጌልሃለሁ።
Thank you.